ሄሎ ሄሎ ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። በት በት በት ሄሎ፣ ቤት ቤት ነው ወንድሜ።
አዎ እዚህ ቦነስ ነበር። ቦነሱን አላሳይም። ሄሎ ሄሎ፣ ዲፖዚት ነበር።
ቦነስ ነበር። ቦነሱን አላሳይም። በአንድ ተሸንፈ ነበር።
እሺ፣ cashier code ኡን ትነግረኛለህ?
አዎ እሺ፣ አስር
እሺ፣ አስር ሀያ ስድስት እሺ፣ ሀያ ስድስት ሰባ ስድስት እሺ፣
ሰባ አራት
ሀያ አምስት ብር ሰጥተዋል። እሺ፣
አቤት ሀያ አምስት ብር ሰጥተዋል።
እሺ እሺ እሺ፣ እናመሰግናለን።
እሺ፣ ችግር የለም ማለት ነው።
እሺ ቻው።